ሰላም እንዴት ነህ? እንዴት ናችሁ? አይሰራም አፍሪወርክ ምንድን ነው? ስንት አፍሮ ነው? view detail ዝርዝሩን ይመልከቱ ነው የሚለው። ስንነካው ደግሞ launch እንትን cancel ወይ ደግሞ launch አድርጉት ይላል። ማስከፈል ጀምሩ ነው። ቤትማኝ አለ እህ ሌላ ምንም አይሰማኝም።
bot ላይ ነበር ከዚህ በፊት apply የምታደርጉት አህ አህ
እሱ አሁን ግን ወደ mini apps ስለተቀየረ ነው። እዛው በዝርዝር ይመልከቱ ብለሽው launch ካልሽ በኋላ ይመጣልሻል። mini apps እዛው ውስጥ ገብተሽ ነው apply የምታደርጊ።
launch ሳረገው ምንድን ነው unfortunately can not open this menu ነው የሚለው እኮ with your current system configuration ነው የሚለኝ።
ምንድን ነው የምትጠቀሚበት?
በ PC ነበር የምጠቀመው።
እኮ ምንድን ነው እሱ?
እህ
በዋናው ቴሌግራም የምትጠቀሚው?
አይሰማኝም በዋናው ቴሌግራም ነው የምትጠቀሚው?
አ- ማለት ዋና ቴሌግራም ማለት በቴሌግራም app
እም፣ አላቅም እኔ እንትን ላይ ነው ይላል
Freelance ኢትዮጵያ ላይ ነው ገብቼ የምጠቀመው